Böyle demek ዩኒቨርሲቲ ቤት ረዴት ነኝ። ላ
ሄሎ ሰላም ደነስልኝ።
እናት እንትን ከቮውቸር ላይ ማለት ዊዝድሮ ለማድረግ ነው። ዊዝድሮ አድርጌ ለማውጣት ፈልጌ ብሩ እሺ እምቢ ይለኛል። በቃ አይ- አይንቀሳቀስም። በፊት ይወጣል፣ አስገባለሁም አወጣለሁም እችላለሁ።
እሺ
እና በዚህ አሁን ስልክ ደግሞ ነው?
እምቢ አለ። በዚህ ስልክ አይደለም፣ ሌላ ቁጥር ነው። ዜሮ ዘጠኝ አስራ ዘጠኝ
እሺ
ስልሳ ስድስት
ዘጠኝ አስራ ዘጠኝ ስልሳ ስድስት አዎ ሀያ ሁለት አርባ
ስንት ብር ነው?
እ ስንት ብር ነው?
ስምንት መቶ ዘጠና ስድስት ብር አለው።
እኮ የዛሬ ነው አይደል?
እ የዛሬ ለ- አም- ብሩ የ- ከ- ያስገባሁትኝ ከትላንት ወዲያ ነበረ።
ከትናንት ወዲያ ማለት በአስራ ሰባት ማለት ነው። አ?
አዎ በአስራ ሰባት ማታ ላይ አስገብቼ እየተጫወትኩበት እያለ በቃ ላወጣ ስፈልግ አንድ ሺ ሀያ አራት ብር ነበረው። ከዛ በኋላ በቃ አላወጣ ሲለኝ ዝም ብዬ በ- ተመልሼ እየተጫወትኩበትኝ ስምንት መቶ ዘጠና ብር ገባ። ስምንት መቶ ዘጠና ስድስት ብር አስቀረብኝ። ከዛ በኋላ በቃ ማውጣትም ሲያቅተኝ ተውኩት እዛው።
deposit ያደረኩት አንድ ሺህ ሀያ አራት ብር ነበረ።
አዎ አዎ ከዛ ስምንት መቶ ስምንት መቶ ብሩ failed ነው ወደ account ተመልሷል። account ነው ስምንት መቶ ዘጠና ስድስት ብር አለው account ውስጥ ተመልሷል።
እዚያውን አዎ voucher account ላይ አለው ከጨ- account መጫወቻው ላይ አዎ አዎ። ከዛ ግን ወደ ቴሌ ብር ነው አሁን ማውጣት ያቃተኝ።
እኮ ሙ- ትንሽ እንትን ማለት አለብህ። deposit እንዳደረግ ወዲያው withdraw ማድረግ አይቻልም። እሺ ትንሽ መጫወት አለብህ። ለዛ ነው እንድነው
okay ግን መውጣት ይችላል። አ አዎ ትንሽ ከተጫወት ይወጣል።
እሺ እሺ